ሌላ
Hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
Z report ላወጣ ብዬ እ አስቸግሪ መረጃ ፈልጌ ነበረ። fiscal memory እያለ አስቸገረኝ።
Hello አይሰማም?
እሺ ይሰማኛል። ንገረኝ ሀሳብህን።
fiscal memory እያለ አስቸገ- አስቸገረኝ። Z report ላወጣ ፈልጌ fiscal አዎ፣ memory?
fiscal አዎ።
ምን አይነት ነው ማሽን?
E expert የሚል
ዴ- ዴዚ ይሄ expert መላ እ? E expert ኤስ- እንደዛ ነው።
እ?
እሺ እ- እስቲ